ሆዬ መልሼ
እሺ ሰንዳፋና ያለ ከሆነ አዎ
okay ባጃጅ መቀየር ፈልገህ ነው አዎ ባጃጇ በቃ አልቻልንማ የቤ- እኔ ቤንዚኑን አሁን እኔ ኤሌክትሪክ መውሰድ ፈልጌ ነበር
okay ያው ኤሌክትሪክ ስንት ስትል እንዴት መሰለ ፕሮሰሱ እ ፕሮሰሱ እኛ ያንተን ባጃጅ እንወስዳለንና አ አ ግን እኛ የምንሰጥህ ከአዲስ ባጃጅ ነው okay ይገባኛል ግን ያንተ ባጃጅ condition ይወስናል condition
አቋሙ አቋሙ ይታያል አቋም ይታይና እ ግምት ይሰጥ- ይሰጥና ከዛ በእኛ ባጃጅ ላይ የሆነ ብር ጨምረህ ትወስዳለህ ማለት ነው እኮ አዎ እሱ ነው እኔ አሁን የፈለኩት ባጃጅን አ- አሁን ከማመጣት በፊት እንዴት ነው condi የሚታዩልን ታዲያ አቋሙ
እሺ አቋማን ምናምን እስኪ መካኒኮች ነው የሚያዩት እሺ
ሰንዳፋ ነካ አይደለ አ
አንዴ መልሼ እደውላለሁ እሺ ጠብቀኝ በቃ አዎ አስተካክልና ጨርሼ ደውል ነገር- እሺ እሺ እሺ